hello ጤና ይስጥልኝ። ላይነጥፍ
አሁን አናግረሽኝ ያልኩት ነው የሚመስለው።
እሺ አሁን እሺ ይሰማል። ቅድም የሰጠሽኝ ቁጥር የራይድ ነገር ነገር
እ የትኛው የ desk ስልኩ ነው?
ዜሮ አንድ አንድ ስድስት ምናምን ብለሽ የሰጠሽኝ ስልሳ ቁጥር ሰባት አስራ ስድስት ዘጠና ሶስት
ዜሮ አንድ አንድ ስድስት አስራ ሰባት አስራ ስድስት ዘጠኝ ዜሮ አንድ አንድ ስድስት ስልሳ ሰባት አስራ ስድስት ዘጠና ሶስት ዜሮ አንድ አንድ ስድስት ስልሳ ሰባት አስራ ስድስት እ ዘጠና ሶስት
እ